Hello ወይዬ
ይሰማላ?
አዎ ይሰማል። ሲጠራ ግን የሆነ ክላሲካ ነገር አለው። It's okay አይደል?
አይ እሱ ምንም እንትን አይልም።
ይሰማል።
ግን እንደዚህም ከተሰማ እኮ ለ customer ችግር የለውም።
ያልከኝ?
እንደዚህም ከተሰማ የሚሰማ ስላልመሰለኝ ነው።
አዎ ይሰማሃል አይደል አንተ?
ይሰማኛል። አዎ።
በጣም አሪፍ። በቃ headset ኡን ሞክረውና እምቢ ካለ ደግሞ እንትን እንላለን።
እሺ፣ እሺ፣ ሰላም።
እሺ።
እሺ።
እና ምሳ ልጋብዝሃ ጋሻውዬ፣ ምሳ ላስመጣልህ ኧረ ችግር የለውም ሳለ በእውነት ከም እንትን ከምትል።
አይ ችግር የለውም። Thank
እሺ ደውልልኝ።
እሺ፣ እሺ፣ ደውልልሽ።
Bye ቻው።